Best Bet ዲቦራ ነኝ። በ account ልርዳው?
አዎ ወደ በዚህ ቤት ላይ ወደ account አሳልፌ ነበር።
እሺ ወደ account ም አላለፈም፣ እኔ ጋም የለም፣ betting ኡ ላም የለም።
እሺ አንዴ ጠብቀኝ መስመር ላይ እሺ። አስተላልፍ እሺ።
Hello አቤት።
እሺ ጤና ይስጥልኝ Best Bet ምን ልርዳ?
አዎ ስልክ በዚህ ቤት ላይ ወደ account ብሩን አሳልፌ ነበር።
እሺ ወደ account ም አላለፈም፣ በዚህ ቤትም ላይ የለም። ምን እንደሆነ እንደታይልኝ።
እሺ Best Bet ስልክ ቁጥርን ንገረኝ አንዴ።
09 እሺ 14 እሺ 56 41 81
ሰማንያ አንድ ስንት ብር ነበረ?
2700
እሺ ጠብቀኝ አንዴ። ሚደጋ ነው አይደለ?
አዎ
እሺ confirm አድርጌልሃለሁ። ከአንድ እስከ ሁለት ሰዓት ባለው ውስጥ ይገባል። እሺ ወደ Best ኡ ወይ ወደ account።
ወደ account።
እሺ እናመሰግናለን።
እሺ አመሰግናለሁ። መልካም ቀን።
እሺ ላንቺ